hello ጤና ይስጥልን ቤት
hello ሰላም ነው።
ሰላም እንዴት ነህ?
አለን እግዚአብሔር ይመስገን። እ እንትን agent ነበርኩኝ አላማው ማለት ነው።
እሺ
ትኬት አያወጣልንም፣ እንቆርጣለን፣ ይደምርብናል። ትኬት ግን አያወጣልንም።
okay፣ የት ነው የት shop ነው የማን shop ነበር? ይቅርታ ደሳለኝ ሐምራዊ መቶ ስድስት
ደሳለኝ ሐምራዊ መቶ ስድስት እም
እሺ። ትኬት ይቆርጥላችኋል? አ- ትኬት ነገሮችን አያወጣም።
ይቆርጥ- ማ- የእንትን ይላል ብሩን ይደምራል ዝም ብሎ ግን ትኬት አያወጣም።
አ ትኬቱ ነው የማያወጣው?
አ አ okay። እሺ አንዴ ጠብቀኝ። ሄሎ ወይ አሳውቀናል። እሺ ይስተካከላል።
እሺ እሺ አመሰግናለሁ።
እሺ።